ምን አቆያችሁባት እናንተ? ሄሎ ሄሎ፣ እሺ ቆየ ሳልጨርስልሽ እንትን አለ ተቋረጣ። PM ያልከኝና ሶስት ዜሮ አልከኝ ቲም PM PM ያልኩሽ ሶስት ዜሮ ሀያ አምስት ሰባ
እ ሀያ አምስት ሰባ
PM ስንት ዜሮ?
ሶስት ዜሮ
ሶስት ዜሮ ሀያ ሀያ አምስት አምስት ሰባ ሰባ እኮ በምንድን ነው የገባው? በፍ- በ memory አይደለ እንደ አንተ የገባው?
እንዴት በሚሞራ ሚሞሪ ግል- ሞልቷል?
አይደለም እድሳት አመታዊ
እሺ ሁለት አይቼ- ሺህ አምስት መቶ ብር እኮ ነው የከፈልነው።
እሺ አይቼ ላሳውቃ።
እንዲያውም እ፣ ሚ- ሚ- memory ም ካወጣችሁልኝ የእግረ መንገዱን ትችላለህ ለሱም ጠይቅ ብለ- ብለውኝ ነበር።
እ ስትወስድ memory ውንም check እ፣ ማድረግ ትችላለህ ብለውኛል።
ሚሞሪው
አዎ ይህን ስወስድ እድሳቱን ስትወስድ memory ውንም ከሞላ ይውጣልኝ ብዬ ነበር። ስትመጣ የዛኔ ይደረግልሃል ብለውኝ ነበር።
አሃ
የከፈልኩት ግን እ።
ለእድሳት ሁለት ሺህ አምስት መቶ ብር ነው።
okay መጀመሪያ እዚህ በ memory ነበር ያለው። ከዛ መጥተህ አይደለም።
እድሳትም ከፈል no no no no no no no no መጀመሪያም ያ- ያመጣሁት በእድሳት ነው። memory የሚባል ነገር በኋላ ነው ያልኩት እንጂ እድሳቱ ነው።
በቃ እሺ check አድርገን እናሳውቃለን።
ትደውይልኛለሽ?
አህ መቼ አሁን ምክንያቱም እኛ ደረሰኝ ስለሌለን በቃ አስቸገሩን እዛ አካባቢ።
እኮ ይዩልሃ ውስጥ ይዩልህና ከዛ በኋላ እንትን ይሉሃል።
አንቺ ትደውይልኛለሽ በዚህ ቁጥር?
አህ አህ እሺ ሲስተር፣ በጣም አመሰግናለሁ። መልካም ቀን። እሺ አሜን።
ታንክ ዩ ሶ ማች። እሺ